ጤና ይስጥልኝ። የበራ መረጃ ማዕከል በኩል ለርደው
ከአዲስ አበባ ጅማ እ፣ ይኖራል እንዴ በረራ?
ለመቼ ነበር የፈለጉት?
ለዛሬ
ለዛሬ እሺ፣ አንድ ደቂቃ ይጠብቁኛል። የሉት እሺ።
መሄጃ ብቻ ነው መመለሻም አለው?
አይ ከአዲስ አበባ ወደ ጅማ ብቻ መምጫ።
እሺ፣ አንድ ጊዜ አምስት ሰዓት ከሀምሳ እና ከሰዓት ዘጠኝ ሰዓት ከሀያ አምስት የሚነሳ በራ አለ ለዛሬ እሺ፣ እሺ፣ እሺ።
ለያዝሉት
መልሼ ልደውል።
ይቻላል ሊደውሉልን። እሺ፣ እናመሰግናለን።